ሄሎ ጤና ይስጥልን ቤስት ቤት ራሄል ነኝ። ባኮ ምን ልርዳው?
ቦሲት ለማድረግ ትናንትና ማታ አስገብቼው ነበረ። ትናንትና ማታ ይችላል።
ምን አልከኝ? አባ ድምጽህ በጣም ርቋል። ትንሽ ጮክ ብለህ ታወራኛለህ?
እሺ ዲፖዚት ለማድረግ ጌም ነበር።
እ ዲፖዚት አድርጌ ማለት ነው።
እሺ እሺ። ከባንክ ወደ ቤስት ቤት አይ ከቴሌብር ወደ ቤስት ቤት እሺ እሺ።
ከዛ አልገባልህም? ቤስት ቤት ላይ አልገባልኝም አልገባልኝም ብሩ ከት- ከትናንትና ማታ ከነወዳ ነው።
ከቴሌ ብር የተላከልህን deposit message ልካልናል።
አዎ deposit አድርገው አዎ አዎ ልኬዋለሁ በቴሌግራም እሺ። ማን ነበር እያወራህ ያለው?
እ ያስሚን መሀመድ በዚህ ቁጥር ማለት ነው።
ለምዶ ማባዩ እ ማባዩ እሺ። አንድ hi ትለኛለህ ቴሌግራም ላይ ይቅርታ መለየት እሺ።
አልቻልኩኝም። አንድ hi በለኝና
እሺ።